ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። እሺ፣ አሁን ደውለን ነበር።
እሺ፣ ጭፍጭፍ፣ እሺ፣ አ- እታቤዝ በሚል ነው ኦርደር የተደረገው።
አዎ፣
ኦኬ እሺ፣ ይመጣለት የድራይቨር እልክል ስጦት፣ እሺ፣
የሹፌር እልክል ስጦት እና ይደውሉለት።
እሺ፣ እሺ። ይኸውልህ፣ ሄሎ ዜሮ ዘጠኝ እየሰጥ እሺ፣ አስራ ሶስት እሺ፣ ሄሎ።
ዘጠኝ አቤት፣ እየሰማሁ
ዜሮ ዘጠኝ ዜሮ ዘጠኝ ሰባ ሁለት እሺ፣
ሄሎ አቤት፣ እየሰማሁ ሰላሳ አንድ ሰላሳ አንድ ዜሮ ዘጠኝ ሰባ ሁለት ሰላሳ አንድ ሰላሳ አንድ አሉ አዎ፣ አርባ አንድ
እሺ፣ አርባ አንድ ስልሳ ዘጠኝ ስልሳ ዘጠኝ እሺ፣ ልደውልለት አበበ ይባላል። ይደው- ይደውሉለት። አ፣ እሺ፣ እሺ፣ መልካም ቀን።
አሜን።